አብሮ የተጨለመ ሬዲዮን አልሰራብኝ።
ሬዲዮ አይሰራም።
አዎ
ሁሉም
በኤስዲው አይሰራም።
እኮ ማለት ስልሳ ሁለት ዘጠና ሁለት
አዎ
እኮ አንድም ተጭነ የሀገር ውስጥ ሬዲዮ
ቀድሞ ከሀያ አራት ሰዓት በኋላ ደውሉ ነው የሚለው።
ከሀያ አራት ሰዓት እንትን ነዋ ለሰላሳ ደቂቃ ያክል ተጠቅመሃል ማለት ነው።
ተጠቅሜ አላውቅም።
ጭራሽ ሳትጠቀም ነው እንደ ሀያ አራት ከሀያ አራት ሰዓት በኋላ የሚልህ
አዎ
system ላይ check አድርጌ እንትላለሁ።
እሺ።
እሺ፣ አመሰግናለሁ። መልካም ቀን ይሁንልህ።
እሺ